Hello የ stand-up comedy show ለመስራት ነበር።
እሺ
የት ነው ባ- ቦታው?
ዛሬ ከሀንስ ኢንተርኮንቲኔንታል ሆቴል እም፣ ክፍያ ምናምን እንዴት ነው? የት ነው ከትኬት አስራ ማገኘ?
አንድ ሰ- እ፣ ትኬት እዚሁ እየሸጠ ነው። አስራ አንድ ሰዓት ይጀምራል። እ፣ አስር ሰዓት ተኩል በር ይከፈታል። ዘጠኝ ሰዓት ነው ቲኬት መሸጥ የምናቆመው። ስለዚህ ቀደም ብለው መጥተው መግዛት ይችላሉ።
እሺ፣ እዛም ይሸጣል፣ እ?
እዛም ይሸጣል።
አዎ አዎ እየሸጠን ነው። እዛው ነው እየሸጠን ያለ ነው።
እሺ፣ በቃ ዋጋው ስንት ነው?
ምን አሉኝ?
ዋጋው ስንት ነው?
ዋጋው መደበኛ አራት መቶ ብር፣ VIP ደግሞ አንድ ሺህ ብር።
እዛው አለ፣ እዛው ኢንተርኮንቲኔንታል ልምጣና ልግዛ።
አዎ አዎ አዎ አዎ።
አመሰግናለሁ።